ሄሎ ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። ቴሌ ነኝ ሰላም ናቸው።
አለ
አሜን ፈጣሪ ይመስገን። ይህን message እንዲቋረጥ ፈልጌው ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚላል ሰሙኝ። ሄሎ ሄሎ ይሰማል ይሰማል።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ አለ ለማቋረጥ።
ዘጠኝ ሰማንያ አምስት አዎ እሺ እሺ